ቤት ቤት
ጤና ይስጥ ቤት ቤት ሰላም
ትላንት ጨዋታ ተጫውቼ ነበርና እሺ ሶስት ጨዋታ postponed ሆኖ ነበረ።
እሺ ጨዋታው postponed ከሆነ ሀያ አራት ሰዓት መጠበቅ አለብህ። በሀያ አራት ሰዓት ውስጥ መልሰው ጨዋታውን ከተጫወቱት ውጤቱ ይያዛል። ካልተጫወቱ ደግሞ void ይደረግና postponed የሆነ ጨዋታ ተቀንሶ የቀረው ይሰጣል።
ኦኬ እሺ፣ አመሰግናለሁ።
እሺ እሺ፣ መልካም ቀን።
እሺ።